ሄሎ ሄሎ፣ ሰላም፣ እንዴት አደሩ?
እግዚአብሔር ይመስገን። እንዴት አለሽ?
እግዚአብሔር ይመስገን።
ዋናው ስቱዲዮውን ፈልጌ ነበረ። ሲ- ሳ- ሰሚት መጥቻለሁ። ወዴት ነው ከዛ በኋላ?
የምን ስቱዲዮ ነው አባ?
የዶንኪ ቲዩብ ዋናው ቢሮ
ለምን ነበር ጉዳይ?
እ ጥቆማ አስተያየት ለመስጠት ምን ነበር ጉዳይ?
ምን ደንበል አልሽኝ?
አበሮ ስንት አራት መቶ ሰባት ነው።
እ ደንበል ደንበል ፊት ለፊት አራት መቶ ሰባት ደንበል ፊት ለፊት አበሮ እሺ።
ስንት አራት መቶ ሰባት እሺ
እሺ፣ እናመሰግናለን።